ሰላም ጤና
ሰላም ናቸው።
እግዚአብሔር ይመስገን።
እንጨት ፈልጌው ነበር።
ስለምን ጉዳይ የፈለጉት?
የሆነ ነገር አቦር ይፈልግ
ቅርታ ድምፁ ይቆራረጣል። ምን አሉኝ?
አይሰማም።
አሁን ይሰማል። ምን ነበር ያሉት?
አቡነ ጎርጎርዮስ ትምህርት ቤት እ፣ አስካጆችን ስልክ ቁጥር ምናምን ሰጠኝ ፈልጌ ነበር።
የአቡነ ጎርጎርዮስ ስልክ ቁጥር
አዎ፣ ትምህርት ቤት እኛ አናውቅም። ስልካቸውን ሌላ ሰው ጋር ይጠይቁ።
እሺ።